ጤና ይስጥልኝ የኢቲኤስ የበረራ መረጃ ማዕከል።
ሄሎ ጤና ጤና ይስጥልን።
እንትን ማን ነው ሽሬ ስንት ነው?
ለመቼ ነው የፈለጉት?
እ፣ ማክሰኞ
ማክሰኞ። እሺ ሌሎት አንድ ደቂቃ መስመር ላይ ጠብቁ።
አንድ እናት አንድ ልጅ
የስንት ዓመት ልጅ?
ከሁለት ዓመት በላይ ነው።
እሺ እሺ። አስር ሺህ አርባ ስምንት ብር የስድስት ሰዓት ከአርባ በራ ብቻ ነው ያለው ማክሰኞ።
አስር ሺህ አርባ ስምንት
አዎ የአንድ እ- እናት ልጅ እና የት ነው የሚቆረጠው?
ቴሌግራም የሚጠቀሙ ከሆነ መክፈያ ልክሎታለሁ። ሙሉ ስማቸውን ልከውልን እስከ አያት
አዎ ክፍያውን ሲከፍሉ ትኬቱን ልክሎታለሁ።
እሺ እሺ።
ይጠቀማሉ። በዚህ ስልክ ሊያዝሎት።
እ፣ በዚህ ስልክ ሳይሆን ሌላ ስልክ ነው መልሶ እንዲደውል አደርገዋለሁ።
እሺ እሺ፣ እናመሰግናለን ስለደወሉልን። መልካም ጊዜ።
እሺ። የት ነው ቢሮአችሁ?
ቢሮአችን ሀያ ሁለት አዲሱ ስቴዲየም ጋር
አዎ ምን የሚባል አለኛ ፎቅ ምን የሚባል ድርጅት ነው?
ኢቲኤስ call center።
ኢቲኤስ።
አዎ
እሺ።
ሌላ ምረዳውት ነገር ይኖራል?